ስሪ ሚስት ቤት
confirm አድርጊልኝ።
withdraw ነው።
አዎ እሺ፣ የሚስት ቤት ቁጥርህን ንገረኝ።
በዚህ ቁጥር እሺ፣ ስንት ብር ነበር?
አስር ሺህ እሺ፣ ትንሽ ጠብቀኝ መስመር ላይ hello፣ ወይ ወደ ሌላ እኮ አዎ
አሁን ገብቷል። check አድርገው። እሺ፣ እሺ እሺ፣ እናመሰግናለን። መልካም ቀን